ጤና ይስጥልኝ። ኤርሚያስ
አቤት።
ከኦሽ laundry ነው የምደውለው። እኛ ጋር order አለ ከደል
እ እ
ከኦሽ laundry ነው የምደውለው።
እሺ
order አለ እኛ ጋር።
አ እሺ፣ ነገ ከአስራ አንድ እስከ አስራ ሁለት ሰዓት ባለው ጊዜ ውስጥ መቼ?
እንደርሳለን። ነገ ነገ አዎ፣ ከአስራ አንድ ማታ ላይ?
አዎ።
እሺ እሺ።
እሺ፣ እንትን hello አቤት።
አስር percent discount ተደርጎለታል። ዘጠኝ መቶ ብር ነው የምታገኙት።
ዘጠኝ መቶ ብር ምን ምንድን ነው? እሺ እሺ እሺ።
እሺ።